ጤና ይስጥልን ቢዣ ኢትዮጵያ ቤተልሔም ነኝ። እባክዎን ልርዳዎት?
ጤና ይስጥልኝ።
አዎ ይስጥልን።
እሺ ልንበር፣ እጥረት ስላለብኝ ለማስመዝገብ ፈልጌ ነበር።
ኦክሲጅን?
ኦክሲጅን እሺ የቢጃ የመለያ ቁጥሮትን ይንገሩኝ።
እ፣ በቲን ነንበሩ ትይዩ
ምን አሉኝ ደንበኛችን?
በቲን ነንበሩ ትይልኝ እሺ ቲን ነንበሩን ይንገሩኝ።
ሁለት ዜሮ ሁለት ዜሮ ሰማንያ አምስት ሰማንያ ስድስት አይ ሰማንያ አምስት ሰማንያ አምስት ሰማንያ ሰማንያ ሶስት
ሁለት ዜሮ
ሰማንያ ሶስት ሰማንያ ሶስት ሀምሳ ስምንት ሀምሳ ስምንት ሰባ አንድ አስራ ሶስት ሰባ አንድ አስራ ሶስት እሺ አዎ።
አንዴ መስመር ላይ ጠብቁኝ፣ አወጣዋለሁት። መቅደስ ባርና ሬስቶራንት ኖት?
አ አ እሺ ሙሉ ስሞትን ይንገሩኝ።
አሰፋ ማረው
አሰፋ ማሩ።
ማረው አ
አሁን በደወሉበት ስልክ ልመዝግብሎት።
አ አ የት አካባቢ ነው የሚገኙት?
ልደታ ኮንዶሚኒየም ልደታ።
ኮንዶሚኒየም
እሺ ደንበኛችን ጥያቄዎችን ወደሚመለከተው አካል አስተላልፌ ከጨረስኩ በኋላ የትኬት ቁጥር መልሼ ደውዬ እነግሮታለሁ።